ሰላም ጤና ይስጥልኝ ቤተሰቤ ልኬዋለሁማ ቴሌግራም ላይ አሁን አይመስልም ይቅርታ አባቴ ብዙ ነን ምንድን ነበረ ብዙ ነን ምን ነበረ
አሁን system አልሰራም ብሎኝ ምናምን አለ hardware ID ብሎኝ hardware ID ብሎኝ ከየት ነህ ይቅርታ ከድሬዳዋ
የት shop ነው
ኪሩቤል
ቴሌግራም ላይ ኪሩቤል ነው የሚለው ስምህ እ ቴሌግራም ላይ ኪሩቤል ነው የሚል ስምህ ኪሩቤል አዎ።
ድሬዳዋ አዎ
ምንድን ነው የላክልህ ምንም እኮ አላክልንም በቴሌግራም ልኬልሻለሁ አሁን ግቡና እዩት ቤት ውስጥ ገብቻለሁ ኪሩቤል ድሬዳዋ የሚለው ላይ ምንም ነገር አላክልንም
በሱ ሳይሆን በሌላ ቁጥር ነው የላኩት በዚህ አዋራን በ- በዚህኛው አዋራን እሺ በኤ- በ agent ኡ ቁጥር አዋራን ለየትኛው በ በኪሩቤል ድሬዳዋ ወደ- በሚለው ማለት ነው
እሺ።
እሺ መልካም ቀን